hello በላይ ወይ ከቢሮ ነው የምደውልልህ። ሰላም ነኝ።
እሺ ሰላም።
እሺ ቅድም soft cake የለም ብለኸኝ ነበረ።
አዎ በቃ በፋንታ ሁለት ቦክሰኛ ተደርጎ customer ይፈልጋል ወስድልታለሽ። በፋንታ ሁለት ቦክሰኛ አይደል ያለው? soft cake የለም የተባለው በሱ ፋንታ ሁለት ቦክሰኛ ኬክ አላቸው።
እሺ እሱ ተደርጎ ይወጥ ትወስድለታለሽ።
እሺ አራት ማለት ነው ቦክሰኛ። በቃ እሺ።
እሺ በቃ ሁለት ቦክሰኛ ነበር። አሁን ሁለት ይጨመርበታል ማለት ነው።
አዎ ሁለት ቦክሰኛ ይጨመራል በ soft እሺ፣ ፋንታ።
እሺ።
እሺ አባዬ በቃ እሺ፣ እሺ ይስተካከላል።